ስፖርት በኮምፒውተር ነው።
እናቴ በእናትሽ ሁሉ ስፖርት መጫወት አልቻልኩም፣ ብር እንዴት ነው የሚሞላው?
ስልክ ሰጦትና በዛ ስልክ deposit አድርገው እኛ እናደርግሎታለን deposit።
ስልክ text ታደርግልኛለሽ?
አይ ሲመቾት ይደውሉ ለመያዝ ይኸው ወይ ንገሪኛ፣ ያዝ 0932 0932 16 16 አይ 32 35
16 32 33 አይደለም 0932 እ 35 35 19 19 66
66 66 66 አዎ በዚህ ደውልለትና ብሩን ላስገባለን።
ቴሌብር የሚያስገቡበት ስልክ ቁጥር ነው።
እሺ ፍትህ ፍትህ አምላክ ነው የሚለው
እሺ እ፣ በዛኛው አስገቡና እ፣ የኛን ቴሌግራም ቁጥሩን ያውቁታል።
አ- አላውቀውም።
እሺ website ኡ ላይ የጥያቄ ምልክቱ ጋር አለሉት እሺ የሁሉ እሺ ስፖርት application ኡ ላይ እሺ እዛ ላይ የ- ያስገቡበትን ደረሰኝና የሁሉ ስፖርት ስልክ ቁጥር አድርገው ይላኩልን።
እሺ እሺ